ጤና ይስጥልኝ ሁሉ ስፖርት ነው የምንረዳው።
ቅድም እንትን ደውዬልሽ ነበር። ያው ይመዝገቡ በምለው ላይ ገብቼ አይሰራልኝም። ስልክ ቁጥሩን ሲያስገባ ማለት ነው።
password አስገቡ።
በጣም password መጀመሪያ ራስ የመጀመሪያ ነው አሁን ለመጠቀም ማለት ነው። ከዚህ በፊት ስለማልጠቀም እኮ password እኮ አስገቡ ይላል።
password አዎ password አስገብተዋል። ስሞትን፣ ስልክ ቁጥር፣ password አስገብተው ነው የሞከሩት።
መጀመሪያ ስንወስ ምንድን ነው የሚያስገባው?
ስሞትን፣ ስልኮትንና password ሊጠቀሙበት የሚፈልጉትን የማይረሱት password ም አስገብተው ነው መመዝገብ የሚችሉት።
password ራሴ በፈለኩት ማለት ነው።
አዎ
ስልክ ቁጥር ሲያስገባ አያወጣልኝም።
ስልክ ቁጥር አስገብተው password ካስገቡ በኋላ ነው register ማድረግ የሚችሉት ደንበኛችን።
ከዛ በኋላ ነው password ኡም የሚወጣልኝ ወይስ እኔ ራሴ ነኝ?
password ካስገቡ በኋላ login ይሉታል። ከዛ በኋላ register ካደረጉ በኋላ
አሁን ስልክ ቁጥሬና ስሜ
ሄሎ ሄሎ ሄሎ